hello ጤና ይስጥልኝ ዶንኪ ቲዩብ
hello ጤና ይስጥልኝ እ ይስጥልኝ አ ለመቀጠል ነበር።
እ ማስታወቂያውን ያዩበት ቪዲዮ ላይ ከስር link አለ። በ link ኡ apply ያድርጉ።
ከቪዲ- ቪዲዮ ስር link ኡን ላገኘው ስላልቻልኩ ምን ላይ ነው ያዩት ቪዲዮ?
ቲክቶክ ላይ
ዩቲዩብ ላይ ዶንኪ ቲዩብ ላይ ገብተው ይዩት። ዶንኪ ቲዩብ ላይ
እም።
ገብተው ሙሉ ቪዲዮውን ይዩት እና ከዛ ቪዲዮ ስር አለ link።
እሺ
እሺ እናመሰግናለን። እሺ